ሰላም ነው።
ሰላም ጤና ይስጥልን።
ትኬት ፈልጌ ነበር።
ይቻላል። የፈለጉት ለመቼ የፈለጉት? ከየት ወዴት?
ጎንደር
ከአዲስ አበባ
ወደ ጎንደር ወደ ጎንደር ለመቼ ነው?
መስከረም አስራ ሁለት
መስከረም 12 ከአዲስ አበባ ወደ ጎንደር
ማን ነው? አይ ይቅርታ፣ አስራ አንድ አስራ አንድ ቅዳሜ እሺ፣ መስከረም 12 ምንም ችግር የለውም። እሺ፣ መስከረም 11 ቅዳሜ ዕለታ ማለት ነው።
አዎ
መመለሻ ይፈልጋሉ እንዴ? ነው መሄጃ ብቻ?
አይ መሄጃ ብቻ ነው ለሁለት ሰው ማለት ነው። እ?
እሺ እያየሁልዎት ነው። እሺ ለ12 ሴፕቴምበር ይሆናል በፈረንጅ እሺ ሄሎ፣ መንገደኛችን አሉ። እሺ የበረራ detail ሰዓቱን ልንገሮት።
እሺ
ሄሎ እየሰማሁ ነው እየሰማሁ ነው።
ሄሎ፣
አቤት ሄሎ፣ አይሰማም ሄሎ ሄሎ